hello ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
order ነበረኝ እናት፣ ትናንትና መድረስ የነበረበት መኪና ተበላሽቶ ምናምን ተብሎ ቀርቶብኝ ነበረ።
መቼ ነበር? ከትላንት ወዲያ ነው order ያደረጉት?
ከትናንት ወዲያ ሳይሆን በአስራ ሰባት ነበር order ያደረኩት።
እስኪ ስልክ ቁጥር ይነግሩኛል?
ዘጠኝ አስራ አንድ አንድ
አስራ ስድስት ዜብን ታያለን።
አስራ ስንት ሀያ ስምንት ነው።
አዎ
ምን ነበረ product ኡ?
ሽንኩርት፣ ቲማቲም እና ድንች
okay driver ደውሎልዎት ነበረ?
አልደወለልኝም። ማንም አልደወለልኝም። ትናንትና ቢሮ ደውዬ ነበረ። አዎ እና መኪና ተበላሽቶ ነው ምናምን ነው ያሉኝ።
እስኪ ይቅርታ፣ የት ነበር location የሞሉት?
አራብሳ እስኪ ሁለት ደቂቃ ይታገሱኝ፣ መልሼ ልደውል። እሺ እሺ